ሄኔ ስለ አቶ ታደሰ
ታደሰ እሺ ደንበኛችን አሁን screenshot ልከውልን ነበረ። እሺ የላኩልን screenshot ላይ withdraw ነው አይደለ? ዘጠኝ መቶ ብር አስራ አንድ ሰዓት ከሀምሳ ስምንት የሚለው ነው። ሰዓቱን አንዴ ይነግሩኛል የትኛውን እንደሆነ?
ሰዓቱ ጠዋት ወደ አምስት ሰዓት አካባቢ እሺ አምስት አምስት ሰዓት ተኩል አካባቢ ይመስለኛል።
እሺ ደንበኛችን እነሱ transaction ኦች ሳንቲም ፔ በኩል የተደረጉ ናቸው። ስለዚህ ሳንቲም ፔን ነው ደውለው የሚያናግሩት ደንበኛችን። እርሱ የደወሉት አሪፍ ፔ ጋ ነው።
እና አ፣ ስልካቸው በምን አገኘ አውቀዋል?
ስልካቸው ዘጠና ሶስት ስልሳ ላይ ደውሉላት።
ዘጠና ሶስት ስልሳ ላይ አዎ ደንበኛችን
እሺ።